ሰላም ነው አለ አለን። ከቤት ቤት ነበረ የምደውለው።
አህ ገባኝ።
እ ጥያቄ ምን ነው?
ዴሞ እንትን ብዬ ማለት ነው እዛ እ?
ሄድ ጮት ነበር። ዴሞ እሺ።
መጀመሪያ መሞከር ነበር የፈለኩት።
እሺ ትችላለህ እኮ ገባኝ ግን አጣሁት። ታውቂያለሽ ስለዚህ ቨርቹዋል ውስጥ ገባዋ ከዘር ቨርቹዋል ውስጥ ገባ። አቪያተር አይደለ የፈለግከው?
አዎ
አሉልህ crash game የሚል አለ። ከፈለግ crash game ውስጥም አጠገቡ crash game የሚል አለ። እዛ ውስጥም ገብተህ ማግኘት ትችላለህ። all games ውስጥም search የምት- ማ- ማረጊያም አለች። እዛ ውስጥም ገብተህ Aviator ብለህ ብትጽፍ ያመጣልሃል።
ከዛ በ demo ያጮተኛል እኔ አዎ
እሺ።
ከዛ how to play የሚለው እንዴት እንደምትጫወት ያሳይሃል። እሱን instruction አንብበህ ትሄድና ከዛ መጫወት ትችላለህ። እንዴት ቤት እንደምታደርግ እንዴት እንደምትል ያሳይሃል።
እሺ።
እሺ